Hello ጤና ይስጥልኝ ዶክቱ
ጤና ይስጥልኝ። ትኬት ለመያዝ ነበረ ለ standup comedy።
ለ standup comedy እም፣ እሺ ዛሬ አስራ ሁለት ሰዓት ይጀምራል። ትኬቱ ከስድስት ሰዓት እስከ አስር ሰዓት ባለው አለ እዛው ማግኘት ይችላሉ። ሲኤምሲ እዛ Economics Association ህንጻ price ስንት ነው?
price አራት መቶ ብር ነው መግቢያ። አሁን ልመዝግቦትና ቦታ መያዝ ይችላሉ።
okay አራት ሰው ትኬት ትይዥልኛለሽ? አራት ሰው እሺ እሺ ይቻላል። ስሞትን ይንገሩ።
መሰረት ተስፋዬ።
መሰረት ተስፋዬ
ያ
ስልክ ቁጥር ይንገሩ።
ዜሮ ዘጠኝ አርባ ሶስት አርባ ሶስት ሀያ ሁለት ሀያ ሁለት አስራ ሶስት ዘጠና ስምንት
እሺ ለአራት ሰው ነው ቦታ መያዝ የፈለጉት።
አዎ
እሺ እ፣ ፕሮግራሙ የሚጀምረው አስራ ሁለት ሰዓት ነው። ቀደም ብሎ መጥተው ከስድስት ሰዓት ጀምሮ እስከ አስር ሰዓት ባለው ትኬቱን እዛው መውሰድ ይችላሉ።
እሺማ thank እሺ እናመሰግናለን። እሺ you